ሰላም ማሊባባ
ሰላም ነው። ጭማ እግዚአብሔር ይመስገን።
አድራሻችሁ የት ነው?
እኛ መስቀል ፍላወር እና ፓስተር እንገኛለን።
ዲፎርዲ ሃይሉክሶች የት ነው ያለው? ፓስተር መስቀል ነው ፍላወር።
ወይስ መስቀል ፍላወር?
መስቀል መስቀል ፍላወር።
ፍላወር አሉ።
አዎ
ዋጋ range ኣቸው ከስንት እስከ ስንት ነው?
hello ደብል ጋቢ ነው ሁለት ሺ አስር እና አስራ- አስራ ሶስቱ አራት ነጥብ ስድስት አንድ አንድ ነጥብ አምስት ባንክ ይመቻች።
አንድ ነጥብ ስድስት ሁለት እሺ። ኪንካፕስ አለው
ኪንካፕ በሚስት ቦሽ ሁለት ሺ አምስት
በሚስቡሽ ነው ያለው። በዛኛው የለም። በቶዮታ
በቶዮታ ይነ እሺ
I know, we just uh, I'm gonna give it out that again.
hello hello እሺ
እንትን ሳለሽ እንደ Qashqai
Qashqai የለንም አሁን ሰሞኑን ይገባል ግን
ይገባል።
አዎ እዚህ ደውዬ check ላድርግ።
አዎ አዎ ወይም ደግሞ ቴሌግራም page ኣችንን join ያድርጉትና አዳዲስ ነገር ይደርሱታል። ማሊባባ dot net ን